Hello አቤት ይኸውልህ አባ ለእነሱ አሁን shop ላይ ሂድና የምትሰጣቸው ኮድ አሁን ለእኔ ነገርከኝን ሳይሆን CT አርባ ዘጠኝ screenshot የላክልኛል አይደለም ቅድም እኮ እሱ አልከፍትም ብሎኝ ነው እኮ ያን አይደለም እዛ ላይ የሚ- የምትሞክረው አንተ እኮ አይደለም የምትሞክረው እዛ ሄደ ካሸሯ ናት የምትሞክረው
በ cashier ሞክር ያለው እምቢ ሲለኝ ነው እኮ ሁለቱንም ሞከርኳቸው ቆይ አንተ ምንድን ነህ መጀመሪያ customer ነህ ወይስ agent እ እ በስልክ ነው የምትጫወተው ወይስ agent ነህ በሁለቱም በስልክም በኮምፒውተር
እኔ እያልኩክ ያለሁት ይሄኛውን ኮድ የሚሰራል የእኛ shop Best Bet shop ላይ ሄደ ስትሰጣቸው ነው ነው እያልኩክ ያለሁት እኮ ሄጄ ነበርኩ አሁን ራሱ እሺ።
እዛው ነኝ ያለው እሺ አገናኘኝ ካሸሯን ካሸሯን አገናኘኝ
እሺ